Hello ጤና ይስጥልኝ ችግር
ከትላንትና ወዲያ የ order አድርገን ነበር እና ትላንት ይመጣላል ብላኝ በዚህ ደውላልኝ ነበረች እና
Okay ትናንትና ነበር አይደል መድረስ የነበረበት አዎ ዛሬ ሲመጣ አንድ አይተም ቀርቷል። ሶስት ነበረ፣ ሁለቱ መጥቶልናል።
ምን ቀረ ካሮት
ካሮት አ Okay እሺ ለነገ ላስተላልፍሎት ይቅርታ በጣም
ለዛሬ ነው የሚፈለገው። ቀኑም እየደረሰ ስለሆነ በፕሮግራም ነው period እየተደረገ እያለፈ ያለው።
Okay ስለዚህ ለነገ መቀበል አይችሉም አዎ እስቲ maybe እሺ ዛሬ ከወጣ check አድርጌ መልሼ ልደውልሎት እሺ እሺ